ጤና ይስጥልኝ አሪፍ ረዲት ነኝ ባኮመርዶ
አሁን ላክ ብለሽኝ እኮ ልኬው ነበረ። ምን መልስ የለም።
እሺ ደንበኛችን ስሞት ማን ይባላል?
አሁን ነው ብዬ ነበር። አሁን ቅርብ ሰዓት
ስሞት ማን ይባላል? ደንበኛችን
አብራር አብራር
ብርሃን
አብራር አብራር በዚህ ውስጥ
ስልኮትና ስሞትን አስቀምጠውልናል።
ቴሌግራሙ ላይ አዎ ደንበኛችን እንደዛ ነው ማድረግ ያለብኝ።
አዎ ስሞትና ስልኮትን ያስቀምጡልን። የቴሌግራም ስሞት ማን ይባላል?
ስሜ አብራር ነው። ይህ ራሱ ነው አብራር አብራር ሽፋ መሐመድ።
እሺ አላገኘነውም ደንበኛችን። ስልኮትና ስሞትን ያስቀምጡልን ለማግኘት እሺ።
ደንበኛችን። እሺ እሺ።
መልካም ምሽት ይሁንላችሁ።